ሄለው ሄሎ ጤና ይስጥልን ዲስፖዚት
አብሮ ስትልም ሰላም ነው።
አለን አለን ሰላም ነው ምን እንርዳዎት መረጃ ፈልጌ ነበረ እሺ ስለ እናንተ ጋር ለመግባት ስም በስንት ነበረ?
የትኛው የቨርቹዋሉን የስፖርቱን የኬን ነው የለም
ያ እሺ ቨርቹዋሉን ሰማንያ አምስት ለእናንተ አስራ አምስት ለኛ ማለት ነው እሺ እንትን ውስጥ ንግድ ፍቃድ ምናምን እንዴት ነበር?
እሱ ከእኛ መውሰድ ይችላሉ ልክ የሚያስይዙት ብር ይኖረ ሰላሳ አምስት ሺህ በ cash ወይም አዎ።
በቼክ ከዛ በቼክ ነው።
በኋላ አዎ።
አዎ፣ ከዛ በኋላ በቃ ንግድ ፍቃድ መውሰድ ይችላሉ
ማለቴ ንግድ ፍቃድ በእናንተ ነው ማለት ነው።
ያ
በቃ እሺ፣ እሱን ለማወቅ ነው።
እሺ